በለው ጤና ይስጥልኝ።
sorry ስንት ሰዓት ነበረ standup comedy?
ምን ሰዓት የሚጀምርና ማታ ሁለት ሰዓት
ስምንትና
ምን ሰዓትና ማታ አምስት ሁለት ሰዓት ማታ ሁለት ሰዓት የስምንት ሰዓቱ የት እንትን ነው አይደለ? economic constitution አዎ አዎ okay so ስምንት ሰዓቱ ስንት ነበር?
እ፣ መግቢያ አራት መቶ ብር ነው okay ስምንት ሰዓቱ ላይ book ማድረግ ትችላለህ? ምን ላድርግ?
ይቻላል። አዎ ስሞትን ይንገሩኝ ልመዝግቦት መታሰቢያ
መታሰቢያ ማን ካሳ
እሺ ስልክ ቁጥር ይንገሩኝ ዜሮ ዜሮ ዘጠኝ ዘጠኝ ሰላሳ ሰላሳ አርባ ሰባት ዜሮ አምስት ሰላሳ
አርባ ሰባት ዜሮ አምስት ሰላሳ እሺ ለስንት ሰው ነው ቦታ የሚያስይዙት?
አንድ አንድ አንድ።
እሺ እ፣ ትኬቱን እዛው በር ላይ ያገኛሉ ሲገቡ ከቻሉ ቀደም ብለው ይድረሱ ችግር የለሽ።
እሺ እናመሰግናለን